ጤና ይስጥልኝ ረሳሁት።
hello hello አማን ነው
እግዚአብሔር ይመስገን። አይሰማም?
ይሰማል። አሁን እንትን ብር ተቆርጦብኝ ነበር።
withdraw አድርገው ነው
deposit deposit ነው
አዎ አንድ ሳምንት ምናምን አልፎታል።
እ
አንድ ሳምንት ምናምን አልፎታል። እስካሁን ድረስ አልተመለሰም።
ከየት ነው? ከቴሌ ብር
CBE ብር እንጂ
የ CBE ብር text ኡ ልከውልን ነበር።
አዎ
ማን ልበል? የቴሌግራም ስምዎት
በረሃ ሀጎስ
በረሃ
ሀጎስ አዎ
በረሃ የሚል አላገኘው።
በረሃ ነው የሚልሽ በረሃ ሀጎስ የቴሌግራም
አዎ hi ብለው መላክ ይችላሉ። አሁን
ይቻላል። ግን ስልክ ቁጥር ልስጥሽ
እሺ፣
ዜሮ ዘጠኝ ሰላሳ ዘጠኝ ወይ ሰላሳ ዘጠኝ ስልሳ አምስት ስልሳ አምስት አስራ ስምንት አስራ ስምንት ዘጠና ስድስት
እሺ፣ ድጋሚ ቼክ እያደረግንለት ነው። ይጠብቁ።
እሺ